ሄሎ ጤና ይስጥልን። በእናትህ ሰላም ነው አለም?
አለን አለን። ሰላም ነው ሰላም ነው። በእናትህ በፊካ የተጫወቱ ነበርኩና ሶስት መቶ አሁን ሶስት መቶ እሺ
ያውና ተወሰዳችሁ። ምንድን ነው ቅድም ስምንት መቶ ነበረ ተመለሳችሁ። አሁን አንድ ልጅታ ናናገርኩ active አረጋለሁ አለችና እሺ ስምንት መቶ አስመለሰች።
እሺ እሺ። አሁን ምንድን ነው withdraw አድርገህ አልገባልህም?
አዎ አሁን ሶስት መቶ አልገባኝም። ስልኩን ዜሮ ዘጠኝ ሰማንያ አምስት ሰማንያ ሰባት ሰማንያ አስራ ስምንት ነው።
እሺ አንዴ ስልክህን ንገረኝ። ዜሮ ዘጠኝ ሰማንያ አምስት ዜሮ ዘጠኝ ሰማንያ አምስት ሰማንያ ሰባት ሰማንያ ሰባት ሰማንያ ሰማንያ አስራ ስምንት በየሀ ስልክ መልሶ።
እሺ መቼ ነው ያደረግከው? ዛሬ ነው።
አሁን አሁን አሁን ወራ አስር ደቂቃ አይደርስም።
ስንት ብር ነው?
ሶስት መቶ ሶስት መቶ ልጅቷ ሲያናገርኩ ወራ ሰላሳ ደቂቃ ነው አይደርስም። አሁን በቃ ልጅቷ ሻፕሮ ያናገር አድርጌያለሁ። ትንሽ ጠብቀው፣ አሁን ይገባልሃል። እሺ እሺ እሺ እሺ እሺ አባ